ጤና ይስጥልኝ። አሪፍ ነኝ። እዚህ ነው ባኩ የምንወርደው።
እንዴት ነሽ?
እግዚአብሔር ይመስገን።
ግልስ ሻት አድርገህ ላክልኝ ምናምን ብለሽኝ ነበር። አሁን ደውዬ ነበረ እና አሁንም ስቲል አሪስፔን ሳፖርትድ ፎር ነው የሚለው እኔ ጋ ብቻ ነው ወይስ ሙሉ ሲስተም ነው?
እሺ ደንበኛችን ሙሉ ስሞትን ይንገሩኝ።
አንድ ሰው
እሺ ኢራን ሜሴጁ ልከውልን ነበረ።
ቴሌግራም ላይ ልቻለሁ።
እሺ ደንበኛችን በዚህ ቁጥር ነው የሚጠቀሙት። በዚህ ውስጥ ቁጥር ነው የሚጠቀሙት። እሺ ደንበኛችን አንድ ሰው ይጠብቁ። መስመር ላይ ያለው ደንበኛችን ሄሎ
መስመር ላይ ያለው እሺ፣ መስመር ላይ ስለጠበቁ እናመሰግናለን። እ፣ ለማረጋገጥ ሞክሬ ነበረ። ምንም እ፣ ሪፖርት የተደረገልን ነገር የለም።
okay ስለዚህ ወይ እ፣ በደንብ አቃተን ደግመን እንደውልለው።
okay system አሁን እየሰራ ነው transaction system ዛሬ የሰራ ነው።
still አሁን በእናንተ ጋር እየተላለፈ ያለ እንትን አለ።
ሪፖርት የተደረገልን ነገር የለም። ከዘመን ቤት ጋር okay ዘመን ቤቶች እየሰሩ ነው። transact ም እያደረጉ ነው። ዛሬ customer ኦች
okay
ይሻል አጋጠመን
እሺ እና ምንድን ነው የኔ እኔ personal ሊሆን ይችላል።
ኔትወርኩ አንዳንድ ጊዜ stable ካልሆነ ላይሰሩሎት ይችላል። ስለዚህ አይ ምናልባት stable ነው ወይ ኔትወርክ በ data ወይ ደግሞ ዋይፋዩን ቀይረው ይሞክሩ።
ዋይፋይ ላይ ነው ለሚመለከቱ እንደውም አካል ግን እኔ ከዚህ አስተላልፍሎታለሁ።
አለው። okay
እሺ፣ ደንበኛችን ሌላ የምረዳት ነገር አለ?
አይ